ሄሎ ጤና ይስጥልን Best Bet ራሄል ነኝ በኮምደር ዶ
withdraw አርግቼ ነበረ account አስገብቼ ላይ እሺ ተከትሎ account ውስጥ አልገባለትም።
እሺ በዚህ ቁጥር ነው አ እሺ ስንት ብር ነው
መቶ ብር
መቶ ብር ከሆነ በ voucher ነው ሊሆን የሚችለው ወደ ባንክ ከሆነ ሶስት መቶ እና ከዛ በላይ ነው withdraw ማድረግ የሚችለው hello success ብሏል ገብቷል፣ ግን ብሩ አልገባለትም እኮ አዎ ግን በ voucher ነው የሚሆነው። voucher ደግሞ ከሆነ አቅራቢያ ካለ የ Best Bet ሱቅ ነው ሄዶ የሚቀበለው ብሩን።
እኔ ነኝ እኮ አስገባሁለት ኦንላይን ለመጫወት ፈልጎ deposit ነው የምትይኝ እኮ withdraw ስትይ እኮ ነው። deposit ከሆነ የ deposit message ከባንክ የተላከለትን የ deposit message ላኪልን አንድ ቴሌግራም ላይ የእኔ ነው ኮዱ፣ እኔ ነኝ አስገባሁለት የባንክ ሳይሆን ማለት ነው።
አልገባኝም። ከ Best Bet account ሽ ወደ እሷ የ Best Bet account ነው?
account ኡ አለ አይደለ? በእኔ ወዲያ ያስገባለትና እኔ ኮድ ይሰጠኛል። እሱን ኮድ ነው እነሱ የሚያስገቡት ማለት ነው። እና እሱን ኮድ እዚህ ጋር ግን ምንም የተጨመረ የለም። አዲስ ነው አይደለ? ይሄኛው account አዎ፣ አሁን ከፍቼ ነው ያስገባሁት።
ገባኝ። ግን አ፣ እዚህ ላይ አልጨመረውም። ኮዱን ንገረኝ እስቲ የ voucher code ኡን።
እሺ ዘጠና አምስት ዘጠኝ
ስንት አልሽኝ? ዘጠኝ S እሺ ሀምሳ አንድ እሺ አርባ ስምንት